ሄሎ ሄሎ ፍቅር ነኝ።
ፍቅር፣ እሺ ኦርደር ፊልም ይደረጋል ን አድርጊ እሺ ንገረኝ ንገረኝ። ኦርደር ነበረ
ሀምሳ ሀምሳ ዘጠኝ
ካለማየሁ ነህ ከለ እህ እህ እህ
ሀምሳ ስንት አልከኝ?
ሀምሳ ሀምሳ ዘጠኝ
ሀምሳ ዘጠኝ እሺ አይልሃለሁ።
ከቦ እዚህ ከኦሮሚያ ከሰላም ሰላም ስትይ ቦሌ ሚካኤል
እሺ አየዋለሁ።
እሺ አንድ ሰባ